Hello ጤና ይስጥልን ችብችብ።
ደህና ዋላችሁ? እንዴት ዋላችሁ?
እግዚአብሔር ይመስገን።
ከትላንት ወዲያ ያዘዝነው order አልመጣም እስካሁን።
የት ነበር location ኑ?
Churchill Avenue።
እሺ የ driver ስልክ ልንገሮት።
እሺ ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ ድጋሚ አዎ ሀያ
እህ፣ ሀምሳ ሰባት
ይዘው ወጥተዋል ማለት ነው።
አዎ አሚር ይባላል። ይደውሉለት። እሺ እናመሰግናለን። መልካም ቀን